ሄሎ ሄሎ ጤና ይስጥልን ተንስልኝ።
ከዊፕላስ ሶሉሽን ነበረ የምንደውልለው።
እሺ ዊፕላስ ሶሉሽን application ላይ ከዚህ በፊት ተመዝግበው ነበር።
ተመዝግበን አዎ አሁን ላይ የተመዘገቡትን system ኦች የ service ኦች system ላይ active እያደረግን ነበረ እና እሺ አንዳንድ መረጃዎችን ለመጠየቅ ነበረ።
እሺ
በምን አገልግሎት ነበር የተመዘገቡት?
የወንዶች ውበት ሳሎን የወንዶች የውበት ሳሎን ምንድን ነው የሚባለው ስሙ?
ስሙ ስሙ የ- አዎ፣ የምኑ የወንዶች ውበት ሳሎኑ ስም የቤቱ ስም ማለት ነው።
አዎ፣ የቤቱ ስም ኪያ
የእሺ የት አካባቢ?
አ፣ በረንዳ
በረንዳ እህል በረንዳ ነው የሚባለው?
እህል በረንዳ
እሺ ያንተ ሙሉ ስም?
የእኔ አዎ።
በዛ ነው የሞላችሁ ኪያ በሚል ነው የሞላችሁ
አዎ ግን ክያ በሚለው የቤቱ ነዋ። አሁን አዎ ኪያ ወንድሙ ወንድሙ እሺ። የስራ ሰዓታችሁ ከሰኞ እስከ እሁድ ነው?
የእኛ አዎ፣ እረፍት ቀን አለን ተራ በተራ
እሺ፣ ያው ቤቱ ክፍት የሚሆንበት ቀን ነው ዋናው።
ሁለቴ አይ ክፍት ይሆናል እኮ እሑድ ቀን ከሰዓት በኋላ ዝግ ነው እሑድ እሁድ ከሰዓት ዝግ ነው? እሺ እም።
እሺ ከሁለት ሰዓት ጠዋት ከሁለት ሰዓት እስከ ስንት ሰዓት ነው የምትሰሩት?
ከሁለት ሰዓት እስከ አስራ አንድ ሰዓት አካባቢ አስራ አንድ ሰዓት። እሺ አዎ፣ አካባቢ እንትን ስንጣ ስለሆነ እሺ። የንግድ ፍቃድ ወይም እ፣ የቀበሌ መታወቂያ እኛ በምንልክሎት ቁጥር በቴሌግራም መላክ ይችላሉ?
ልክ ያለው እንጂ
እንደ አጋጣሚ እንትን ስላላለን ነው ምን አለ እ፣ ስላላገኘን ፎቶግራፊ አንስታ ምናምን አድርጋ ነው ይዛ ሄደችው።
አ፣ ስላላገኘን ነው። ይቅርታ እንግዲህ እም።
ድጋሚ ግን ልናስቸ እንትኑ ኮሚኒኬቱ ምንድን ነው? መረጃው ለምንድን ነው ጥሩ ነገር?
ያው እና የእናንተን ሰርቪስ የእናንተን እ፣ ስ- እንትን ማለት ነው እኛ ስቶር ላይ ፀጉር አዎ፣ ቤት ፀጉር ቤቱ እሺ፣ ፀጉር ቤቱን በዚህ ሰዓት ይሰራሉ። ይሄንን ይሄንን ቀጥለን አሁን እን- ከእናንተ ጋር አውርተን በሚመቻችሁ ቀን መተን ፎቶ አንስተን ቪዲዮ ስትሰሩ እንትን ብለን እሺ፣ ላይ እንለቃለን። እንደዚህ እንደዚህ ቆንጆ አድርገው ነው የሚሰሩት እ፣ ካየን በኋላ ማለት ነው በቪዲዮ አዎ።
እና እንደዚህ እንደዚህ አድርገው ነው የሚሰሩት ብለን እኛ store ላይ እንለቅላችኋለን። ሰው okay።
በቀላሉ ያያችኋል፣ በቀላሉ ያገኛችኋል ማለት ነው።
አዎ፣ customer ለ customer አዎ እንደዛ ነው።
okay። ስለዚህ መታወቂያን ፎቶ ኮፒ።
በ- የ license ህም ቢሆን ደስ ይለናል። ያ- መተ- ግን ይሄን ነገር እናንተ የምታገኙት ፍራንክ ምንድን ነው?
እኛ አሁን ላይ ከእናንተ አዎ፣ ድረስ ከኛ ጥቅም ከኛ ጥቅም የምታገኙት ምንድን ነው? ነው ምንም አይነት ታርጉ።
ነገር- አሁን ላይ ምንም አይነት ነገር አናገኝም። የምናገኛቸው ሌሎች service ኦች አሉት።
okay። አሁን በቃ እናንተ በጣም እንዲታወቅላችሁ ነው።
አዎ okay። እሺ፣ በቃ አንስቼ እልካለሁ።
እሺ፣ እናመሰግናለን።
አረ ስለዚህ ፎቶ ፎቶ ነው አይ ፎቶ አንስታ፣ አዎ ፎቶ ላይሰንስህን መታወቂያን መታወቂያን ላይሰንስህን ለምን ምን ተፈቀደ?
አ፣ ይሄ ምንድን ነው ንግድ ፍቃድህን ኦኬ እሺ እሺ እሺ፣ አንስታኛል ሲዘረት እኮ እንዳለ አንስታ ምን ብላ እኮ እኛ አንተም ብላው እ ይቅርታ እንግዲህ አልደረሰንም። ለዛ ነው
ልጅቷ ማን ነበር ስሟ? ልጅቷ ነው።
እኔ እንጃ፣ ያው ብዙ agent ኦች ስላሉን okay ለዛ ነው በቃ እሺ። አሁን መታወቂያ ነው ንግድ ፍቃድ ነው የምልከው መታወቂያ ነው።
ንግድ ፍቃድህን። እሺ በቃ እልክልሻለሁ። በዚህ ስልክ በዚህ ስልክ ነው እንልክልሃለሁ።
ላኪልኝ፣ እሺ፣ ላኪልኝ።
እሺ